አቤት ሰላም ጤና ይስጥልኝ በስራት አለን። ትላንት ደውዬልሽ ነበር።
እሺ ምን ነበረ?
እንትን agent ለመሆን ነበር ከእናንተ ጋር።
እሺ አውርተን ነበረ።
አዎ።
እሺ አሁን አድራሻ የት ነው?
እ አድራሻ
እኛ አዲስ አበባ
አ
እ ባምቢስ እናት ባንክ real እ ባንክ
እናት ባንክ አዎ head office ኡ አለና አዎ።
ከሱ ጎን ያለ ህንጻ አለ አዳማ real estate የሚል እም፣ እዛ ላይ ground floor ላይ እንገኛለን። አዳማ እሺ።
real estate የሚል ህንጻ ላይ
እሺ text ታደርግልኛለሽ?
እ ቴክስት
እ text ማድረግ አልችልም፣ ግን ወይ ቴሌግራም ላይ ከጻፍክልን እዛ ላይ እጽፍልሃለሁ።
እሺ፣ እሺ።
እሺ አባ